ጤና ይስጥልን ማን ይባላል? ጤና ይስጥልን
ከስራ ማለት እኮ ነበር። አሁን አሎ ጤና ይስጥልን ማን ይባላል?
ራባ ለጥፋት ተስ ለጥፎ ነበር።
ምን አሉኝ ነበር?
ራባ ተስ ለጥፎ ነበር። አሁን
ይቅርታ ስልኮት ርቀት ርቋል።
ራራ ቀመና ተሴን ራባ ለጥፋችሁ ነበር። ነጭ ራባ አሎ ስንት ሞዴል ነው ያዩት?
ምናሽኝ ስንት ሞዴል ነው የፈለጉት?
ሁለት ሺህ ዘጠኝ አሁን የለጠፋችሁት ወይስ በስልኩ እንደውለት?
ደውሉለት። እሺ
አረ ሮኪም ኦፕሬተር አድርጎ ቁጭ አድርጎ